nel contenuto di tuo sentito, con la pro? Hello?
ሄሎ ሄሎ ሄሎ ይሰማላ?
ይሰማል? ቤት እንትን ነው ቤት ቤት ነው። አዎ፣ ምን ልርዳ?
ቴኖ እየተጫወትኩኝ ነበረ።
እሺ፣ መቶ ብር ነበረው እና ግብቼ በጣም አምስት አምስት ብር የበላሁታል፣ አርባ ብር የበላሁታል ምናምን፣ ግን እሺ፣ ዜሮ ብር የሚጻፍልኝ እንዴት ሆኖ ነው?
እሺ። game history ውን ላክ። እንደዛ ከሆነ game history ው ላይ ስለሚኖር
አየሁት እኮ ደመርኩት።
እኮ game history ውን screenshot አድርገህ ላክልን እና እንየው፣ check እንድናደርገው ቴሌግራም ላይ ላክልን።
በቴሌግራም አዎ፣ አዎ፣ ቴሌግራማችንን ታውቀዋለህ አይደለ?
የእኔ ብቻ አይደለም እኮ ሌላ አንድም ጓደኛዬ እንደዚህ ገጥሞታል።
እኮ የሁለታችሁንም screenshot አድርጋችሁ ላኩት፣ ቴሌ- የ game history ውን ማለት ነው። የጌም ሂስትሪ ላኩልንና ቼክ እናደርገዋለን። ችግር የለውም። እሺ፣ እሺ።